ሄሎ
አሎ፣ አቤት አቤት ጌቴ፣ ይቅርታ እኔ ጌታ እግዜር አክብርልኝ። የዘመድ አውራ አድርጌ ትንሽ ተቸግሬ እንደው መፍትሄ ካገኘው ብዬ ነው ጌቴ ወደ እናንተ ትላንት ሞክሬ፣ ይሄ ሰሞን ወደ አስራ አምስት ቀን ሞክሬ አላገኘሁም። እባክህ የድሮ የቀድሞ መከላከያ ሰራዊት ነበርኩ። ቢሮም ቢሮአችን ጠፋብኝ። ይሄ ላንቻ ጋራጅ እጄ አመልክቼ ነበረ፣ ምንም መልስ አላገኘሁም። ቤት አፈረሱብኝና ምንም ወደ ቃጥል እየተንከራተል ነው። እባካችሁ እንደው አስቆሙልኝ እባክህ እኔ ጌታ
ከኦሮሚያ ላይ ነው ፕሪዙ።
ኦሮሚያ ላይ ነው። እኔ ጌታ ኦሮሚያ ላይ ነው። ለእግዚአብሔር ብለህ ከእግዚአብሔር ታገኛለህ። እባክህ ገብር ወደዚህ ወደ አንኮ ገብርኤል ባቡር ጣባ ነው። በቃ በቃ ጠዋት ማታም ተከራይተን መኖር አልቻለም።
ኦሮሚያ ምን አልባችሁ ታዲያ?
ምንም አናግሩም ጌቴ። በዱላ ነው የማባሩን። አባቴ በዱላ ነው የማባሩን። እኔ ጌታ እኔ ጌታ እባክህ እባክህ እንደው አስቆምልኝ። እንደው የምትችል ከሆነ እንደው በክርክራ አይ እኛ refer ነው የምናደርገው ወደ ኦሮሚያ ነው እንትን የምንላችሁ ያው በይግባኝ ብቻ ነው ወደ እኛ ጋር የሚመጣው እንጂ ቀጥታ ጣልቃ እንገባማ። እኛ በይግባኝ ካልሆነ እዛ ተቀባይነት ካጣና አንቀበልም ካሉ ይግባኛችሁን ይዛችሁ እዚህ መጠየቅ ትችላላችሁ እንጂ መጀመሪያ እነሱ ያያሉ።
እና ምንም መፍትሄ ግን ምንም ልናገኝ አልችልም። ማዛ ሰላሳ ነው የተፈ- ይግባኝ ይግባኝ ጠይቁና ኑ
እሺ ጌቴ፣ እሺ በይግባኝ መምጣት ትችላላችሁ፣ ይታይላችኋል።
እሺ አለቃ፣ የእናንተ ቢሮ ላንች ያለው ነው እንትን አይ ተደረገ ቴዎድሮስ አደባባይ ያለው ህብረት እሺ ኢንሹራንስ ዋና መስሪያ ቤቱ።
እሺ እሺ እሺ አለቃ፣ እሺ እሺ ሰላም እሺ አለሽ እሺ፣ ወለደ አሜን አሜን።